hello
አቤት፣ ሰላም ጤና ይስጥልኝ። ቴሌቪዥን
አብሮ ይስጥልኝ።
አለን። ምን ልርዳዎት?
እ?
ምን ልርዳዎት?
ምን ግራው
ሄሎ ምን ምን ልርዳው?
አዎ፣ ምን ልርዳዎት?
ነገ ጓደኞች ለመጋበዝ
ምን
እንትን
ይቅርታ፣ እሱ እዚህ አይደለም። ዘጠኝ ዘጠና አራት ይሄ ቴሌቪዥን game አገልግሎት እሺ